ሰላም ጤና ይስጥልን ቴሌብር አበይ ሄሎ ይሰማል ምን ልርዳህ ሄሎ አቤት አቤት
ምን አሉኝ
የሆነ ሲኒ ታግዶ ነበር እሺ ለምን ነው
ዘጠኝ ዘጠና አራት ላይ ደውለው ያሳውቁ ይቅርታ እሱ ይደወል
አዎ በሱ ላይ ደውለው ያሳውቁ እሺ እሺ